ሄሎ
ሄሎ አቤት
እንደምን አረፈድሽ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው።
እሺ የስራ ማስታወቂያ አይቼ ነበር ዩቲዩብ ላይ ነው እሺ በመመዝገብ ነበር።
ምን ላይ ነው ማስታወቂያውን ያዩት?
ዩቲዩብ ላይ ነው።
እሺ ዩቲዩብ ላይ እዛ ላይ apply- ያዩት እዛ ላይ አዎ።
ቪዲዮ- ከቪዲዮ ስር link አለ። በ link ኡ apply ያድርጉ online።
link ኡ ላይ እኔ ማድረግ ስላልቻልኩ ነው ስልኬ support አያደርግም አለኝ እና ለዛ ነው የደወልኩት። አ- ሌላ option ይሄን አስቀምጦ ነበር ቁጥር በ link ኡ ማድረግ ሰው check እ?
ያድርጉ። በሌላ ሰው ይሞክሩት። ምክንያቱም የሚፈልጉት የስራ ዝርዝር እዛ ላይ ስለሆነ list የተደረገው okay okay እሺ ሌላ option በዚህኛው ስላለኝ ነበር የደወልኩት።